ሞትህን አንተና የምትወስነው።
hello
ወይማ ሰላም ጤና ይስጥልን Best Bet።
እንም በ voucher ብር አውጥተን ማለት ነው።
እሺ ብሩ ተመላሽ አልሆነልኝም በል።
እሺ
አሁን የ voucher history ውስጥ ግባና ቀኑን ጻፍ አሉኝ።
እሺ
ገብቼ ቀኑን ጻፍኩኝ።
እሺ
ከዛም በኋላ የብሩን መጠን አምጥቶልኛል። አምስት መቶ ብሩን ግን voucher code የሚል አመጣልክ?
እ?
voucher code የሚል አመጣልክ?
voucher code የሚል አላመጣልኝም። አዎ voucher code አለ። አዎ voucher ከ- ኮድ አንድ ኮፒ ያረካት እ?
ኮፒ ያረካት ምኗን voucher code የምትለዋል
voucher code የምትሏን ኮፒ አላረኳትም።
እሷን ኮፒ ያርግና deposit እ።
የሚለው ጋር ሄደህ ነው ወደ account deposit የምትለው በ voucher የምትሏን ትመርጥና ከዛ insert voucher voucher code የሚል አለ።
አሁን insert voucher code ይላል።
አዎ ያቺ ከዛ voucher history ላይ ያገኘሃትን voucher code ነው እዛ ላይ የምታስገባት።
እ?
voucher history ላይ ያገኘው voucher code አለ አይደል?
voucher history ላይ ያገኘሁት code vouch- እ, code voucher code code አለ።
አላመጣልኝ ኮድ አላመጣልኝም፣ ግን ኮዷ አለች ባዶ ናት። ግን
እስቲ ወይ